ሄሎ ሰላም ጤና ይስጥልን ቴሌ ነኝ።
አብረን ስትልኝ ምን ልርዳዎት?
አው ስም እዚህ ሳንት ቆርጦም ነበረ።
እም፣ የቴሌቪዥን ደንበኛ ሲሆኑ በየቀኑ ሜሴጅ ይገባሉታል።
አዎ በሚገባሉት ትኬት ድሎትን መሞከር፣ ጌሞችን መጫወት፣ ሽልማት አላቸው። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
በቃ እሺ፣ እንደዚህ ከሆነ ጥሩ ነው። እሺ እና ኮከብ ዘ- ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ አሰ አንድ ቁጥር ላይ ለመም እ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ እም፣ ከእንግሊዝኛ ወደ አማርኛ።
በቃ እሺ፣ እናመሰግናለን።
ምንም አይደለሽ። game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ። መልካም እድል።
በቃ እሺ፣ እንጠይቃለን። ችግር የለም።
እሺ